ነኝ።
ሄላ ወይ
ሰላም ነው ሰላም፣ እንዴት ነህ?
አለን። ሰላም
እ ሰላም ነሽ?
ፍቅር ነኝ ፍቅር ነኝ።
ፍቅር እ ፍቅር አርባ ሰባ ስምንት ስንት አልከኝ?
አርባ ሰባ ስምንት
እሺ፣ ምንድን ነው?
እስቲ አረፊ ኑኒልኝ ከጎፋ ለአንቺ አርባ አምስት ብር ነው የሚያሳየው።
እሺ፣ አይልሃለሁ። እሺ እሺ እሺ እንደሚሆን አድርጊ እሺ ጠብቅ።
እሺ